ጤና ይስጥልኝ ጉዳዩን ድርጅት ነው የደወሉት ምን ልርዳው?
ሰላም ነው እ ደውዬ ነበር አሁን መልካም እሺ እንትን ፓስፖርትን አሳውቂኝ ብላኝ ነበርና ለዛ ነው።
አስገብተዋል አዎ እሺ ሜሪ ኖት አዎ ሜሪ እሺ እሺ አሁን ባለሙያ እንልክልዎታለን ይጠብቁ እሺ እኛን ደውሉና እሺ ባለሙያ ልክልናል ባለሙያ ሁሉም ነገር ይችላል አይደለ?
አዎ ባለሙያዎቹ የሚመጡት ባሉን መሰረት ምግብና ጽዳት የሚሰሩ ማለት ነው አዎ ምግብና ጽዳት አዎ
በቃ እሺ ቦታው ነግሬሻለሁ አይደለ?
አዎ አዎ ነግሮኛል ሁሉም እሱን ገብተዋል ታውቂያለሽ ዳ- እ ደንበሩ አካባቢ ደንበሩ ሐኪም ቤት ደንበሩ ደንበሩ
ድንበሯ ድንበሯ ሀኪም ቤት አካባቢ አዎ ወደ ሲግናል መሄ- መሄ- የሚወስድ መንገድ እሺ እሺ እሺ መልካም እሺ መልካም ቀን እንዲሁ ይጠቅማል።